ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
ሁሉ ስፖርት ጫወት ነበርና እሺ
ከዛ ባለፈው ወደ ቴሌብር ላሳል- ላ- ላስተላልፍ ሲል እምቢ አለኝ። በቃ normal ቴሌብርም application ኑ ምናምን ከዛ ሁሉ ስፖርት ገብቼ አይደለም application ኑ ማገኘው የነበረ አ
አሁን የለም ጠፍቷል፣ ሙሉ ለሙሉ አቢሲኒያ ባንክ እሱ ምናምን የሉም።
አ ሌላ አማራጭ አዘጋጅተናል። ያንን ምን- አማራጭ እነግሮትና እያያዙና በዛ መሰረት መስራት ይችላሉ።
እሺ ምን አማራጭ ደግሞ አሁን ያስተላለፍኩት ብር ነበረ ብሩ ቆርጦታል፣ ግን የለም እኔ ጋር አልገባም።
እሱ አንድ ጊዜ አሁን የመጀመሪያውን ልጨርስሎት ነው። ሁለተኛውን መልስ ሰጦታለሁኝ።
አይ.
የመጀመሪያው እ፣ አ።
አሁን በሚሰጡት step መሰረት withdraw ለማድረግ ከፈለጉ wallet ላይ withdraw የሚል ይመጣሉ እሺ።
እንደ በፊቱ። ከዛ በኋላ branch payment ይመጣል። ያቺን ብራ- አ።
branch payment ላይ ገብተው የሚፈልጉትን አ።
ያክል እስከ አምስት ሺህ ብር ድረስ ብር ይመርጡና ከዛ በኋላ ኮድ ይላክልዎታል ማለት ነው፣ withdraw code። ከዛ ያንን withdraw code እና የቴሌብር ሙሉ ስሞትን ቴሌብር ነው የፈለጉት አ የቴሌብር ሙሉ ስሞትን እና ስልክ ቁጥሮትን እና የሁሉ ስፖርት ሙሉ ስም እና ስልክ ቁጥሮትን ከኮዱ ጋር